hello ሰላም ጤና ይስጥልን። ችብችብ እባክህ ምን ልርዳው?
ሸንፌ ነበረ ሽልማት።
okay እሺ። የት አካባቢ ነው?
አ- ጠዋት ደውላልኝ ነበረ። እኔ ድሬዳዋ ነው ያለሁት።
okay ስልክ ቁጥሮትን ከዚህ በፊት ተናግረዋል?
አ- ተናግሬያለሁ። አዎ፣ ለአቤኔዘር በእንትን promotion ለሚሰራው ልጅ እሺ። የብር አሸናፊ ነው የሆኑት?
የብር ሳይሆን የቁርስ ጥቅል ነው፣ ግን ወደ ብር መቀየር አይችልም።
ወደ ብር እንኳን መቀየር እንደማይቻል ነው ያሳወቁን። እዚህ የሚቀበልሎት ለኛ ቤተሰብ ምናምን የለም?
ኧረ የለም።
okay። እሱ ነገር እንኳ አይቻልም ተብሏል።
ወደ ብር ለመቀየር ወደ ብር ለመቀየር አዎ፣ እዚህ የሚቀበልሎት ሰው ያስፈልጋል አዲስ አበባ።
እና በቃ ቀረ።
እንደዛ የሚቻል አይደለም። አዲስ አበባ maybe የሚቀበል ሰው ካለ ቼክ ቢያደርጉ
ወይ
ኦኬ።